አብዬ አማ ደረስ አ
የቱ ጋር ነሽ? ልውጣለሁ።
no እኔ ገና ከውስጥ እየገባሁ በዚህ በሬስቶራንቱ side
እሺ፣ በእንትኑ ጋር ነኝ። እሺ፣ በፊት ለፊት በኩል B ጋ ነኝ።
እ B ጋ ነኝ። block B ጋ።
ና እሺ፣ በዚህ በሬስቶራንቱ ጋር ሳልፋላ። እሺ እሺ እስከ ሰባ አምስት ምናምን እያሉ ነው እና ቶሎ እ እ እስከ ሰባ አምስት ምናምን እያሉ ነው እና ምን አልሽኝ?
እስከ ሰባ አምስት ምናምን እያሉ ነው እና
እሺ አምስት አምስት ችግር እየሰሩ ነው።
እሺ ችግር የለውም። ምን ምን ጋር ነሽ?
B ጋ ፊት ለፊት ቆሜያለሁ ነው B እሺ ነው